አይ በቃ ነው።
ሰላም ጤና
እሺ order አድርጌ ነበረ እና እሺ፣ መቼ ነበር ያደረጉት?
አይ ለማድረግ
ለማድረግ ነው።
payment አዎ payment ያስቸገረኝ ነበር። ቴሌፎን ነበር ሲከፍል ነበረ።
ይቅርታ፣ ትንሽ ይቆራረጣል።
በቴሌ ብር ለመክፈል ፈልጌ ነበረ እና እሺ፣
data con ምንድን ነው data ሽን ቀይሪ ምናምን እያለኝ ነው። በዋይፋይ አይሰራም፣ በ data ነው ምን እየተጠቀምኩ ያለሁት፣ ግን ምንም እየሰራ አይደለም።
እ ዋይፋይ እምቢ ብሎት ነው? በዋይፋይ እምቢ ብሎት ነው?
አይ በ data ዬ ነው። ዋይፋይማ ቴሌ ብር አይሰራም። በ data ዬም እየተጠቀምኩኝ change አድርጊ ነው እያለኝ ያለ
update አድርገው ሞክረውታል?
update አድርጌዋለሁ። አዎ update አድርገውታል?
አድርጌዋለሁ።
እሺ፣ ምን ላይ ነው stuck አድርጎ የቀረ?
payment ላይ የሚያስመርጣል አይደል? ቴሌ ብር ምናምን የሚለው አሃ፣ ቴሌ ብር ስለሰናል በ data connection ሽን change አድርጊ ነው የሚለው ሳፋሪኮም ነው እንዴ?
እ ሳፋሪኮም አይደለም የለኝም ሳፋሪኮም።
እሺ፣ ምንድን ነው ስልክዎት ምንድን ነበር?
እ ስልክዎት ምን ነበረ?
ምን ነበረ ማለት አንድሮይድ ነው።
አንድሮይድ